ጤና ይስጥልኝ ዋሽንግተን።
እሺ ዶክተሩን አውርድኝ። balance ጨርሶብኝ ነው ቅድም።
ተቋረጠ። እሺ
ሄሎ፣ ሄሎ፣ ሰላም ዶክተር።
እግዚአብሔር ይመስገን።
እሺ ምን ነበር ከሚኒሊክ የታዘዘው?
emergency ነው። brain CT with contrast ነው።
እሺ እ- creatinine አለው።
እ?
creatinine ኑ normal ነው።
እሺ ዋጋውን ናፕ- ልንገራቸው።
እሺ ንገሪያቸው ዋጋውን።
እሺ ንገሪኝ እስቲ።
እሺ እ፣ ሁለት ሺህ አምስት መቶ plus አምስት ሺህ አስተያየት- ሰባት መቶ ብር ነው።
በአጠቃላይ አዎ እሺ በቃ አምስት ሺህ ሰባት መቶ አምቡላንስ ያውን free service ነው የምንሰጠው።
እሺ።
ስለዚህ እንዲመጣ Hello?
ትፈልጋላችሁ ወይስ እ? አምቡላንስ?
እንዲ- አዎ፣ አምቡላንስ እንዲመጣ ትፈልጋላችሁ?
አዎ
ስለዚህ አሁን ይምጣ።
ለ patient ይምጣ። ተ- ከተስማሙ ይምጣ። image ተደርጎ ውጤት ስንት ሰዓት ይደርሳል?
እ፣ ውጤቱን አሁን እስቲ ወይ ጠይቄ መልሼ ልንገራችሁ። አሁን በምን ያለን ይማ እስቲ መልሼ ልደውል፣ እ፣ እዚህኛው ያለ- እሺ ደውይ መልሰሽ።
በዚሁ ስልክ ልደውል፣ በሰማንያ ስድስቱ እ፣ ምን አልሽኝ?
በዚህ አሁን በደወሉበት ስልክ ልደውል።
በዚሁ አዎ፣ በዚሁ ስልክ አዎ።
እሺ እሺ፣ እደውላለሁ።